ሄሎ ሄሎ አቤት።
ሴሜስትሪን ከቤት ቤት ነበር
እሺ።
ቅድም ደውለህልን ነበር አይደል?
አዎ ደውዬ አዎ ደውዬ ነበር።
አምስት መቶ እና አንድ ሺህ አምስት መቶ
እ ሁለት ሺህ አምስት መቶ እና አንድ ሺህ አምስት መቶ አልገባልኝም ብለህን ነበረ።
አዎ አ- አሁን check ስናደርገው ግን ሁለት ሺህ አምስት መቶም አንድ ሺህ አምስት መቶም ገብቷል። የገባበትን ቁጥር ልንገርህ
እሺ፣ ንገሪኝ እስኪ።
ዜሮ ዘጠኝ አስር
እህ ሰባ ዘጠኝ
እ ዜሮ ስምንት ስልሳ ሶስት ጌታነህ ሰጋው ዳኜ ወደሚባል ገብቷል። እሺ ሁለቱም
ወይስ አምስት ሺው እና አንድ ሺው ሳ ሁለቱም እንደ ወደዛ ነው የገባው ሁሉም እና ትላንት ላይ ነው የገባው ሁሉም።
አይ አይደለም። አዎ አዎ ትናንትና update የተደረገው ትናንትና ነው። አዎ
አ፣ ብሩ የገባ ትናንትና ነው ወደ አካውንቴ፣ አዎ አዎ።
ግን አልደረሰኝም።
እስኪ ጠብቀውና ማለት ስልክህንም check አድርግ እሺ፣ ቴሌብርህንም ቼክ አድርግና ካ- ካ- ካልሆነ እስከ ማታ ድረስ ካልገባ እንግዲህ የ system ችግር ሊሆን ይችላል ብለን እስከ ማታ ካልገባ ደውልልንና ለጃፓን ነግራቸዋለን።
እ፣ ግን እስከ ትናንትና ድረስ ያው የተለቀቀው ትናንትና ነው። ብሩ- processing ብሎሽን ብሩ አይገባም አይደለ?
አይ processing አይደለም የሚለው እዚህ ጋር እኮ balanced ነው የሚለው ገብቷል ነው የሚለው።
ት- ትላ- ትላንትና ነው balanced የሆነው።
አዎ ትላንት- ትላንትና ደውዬላችሁ balanced ሆነ፣ ግን ብሩ ግን አልገባልኝም እስካሁን ባለው
እም። ይሄ ነው አይቤት ዞሮ- ቤት ቁጥርህ
አ፣ አስር ቤቱ ነው።
እዛ የላክበት ማለት አስር ሰባ ዘጠኝ ዜሮ ስምንት ስልሳ ሶስት አ፣ የሚለው አዎ አዎ።
እሺ ይጠብቀን እናሳውቅልሃለን ለቻፕ
እሺ እሺ ቻው መልካም ጊዜ